ሄሎ ሌላ ጤና ይስጥልኝ። ታዲያ አምቡላንስ እባክዎ ምን ልርዳው?
ያው ይሄ ብር ይወስጠኛ ያው እንደ ላፍራ ያው ሀያ ብቻ ስጠኝ።
እ
የብር ስጠኛ ሀያ ብቻ ላፍራ ስጠኝ።
ይኸውልህ በትክክል አምቡላንስ ፈልገህ እየ- እየቀለድክ ወይም በስክስ አምቡላንስ ሳትፈልግ የምትደውል ከሆነ ስልክ ቁጥርህ ለፖሊሶች ነው አሳልፍ የሚሰጠው። እሺ
የም- ይሄ- ያ- የ- ይሄ የም- የመስመር የፍላት ነው።
ይኸውልህ አምቡላንሱን የሚፈልጉ ሰዎች መስመር እያስገባቸው ስለሆነ አምቡላንሱን የማትፈልግ ከሆነ በትክክል አትደውል። እሺ
አይ እንደ ያ የ- ያ የቁጥር ቴሌ ነው እ
የቁጥር ቴሌ ያለ አይደለም።
አይደለም። ይሄ የአምቡላንስ ድርጅት ስልክ ቁጥር ነው። አምቡላንስ ስትፈልግ ብቻ ነው በዚህ ስልክ መጠቀም የምችለው።
ኦምፕላስ ነው አ
ይሄ የቁጥር ይሄ የቁጥር ቴሌ ነው አይደለም።